hello ጤና ይስጥልን ቤት ቤት
እንዴት ዋልሽ?
እግዚአብሔር ይመስገን።
ምንድን ከ CBE ብር አ- አልተስተካከለም?
እ፣ ምን deposit ለማድረግ ነው?
እ፣ እ?
አዎ deposit ለማድረግ እሺ ከ CBE ብር በ SantimPay ማድረግ ትችላለህ።
ከ CBE ብር አዎ በ SantimPay ማለት ነው።
okay፣ የከፋ በሌላ ነገር እንደ አይደለ። አሁን በ SantimPay ነው። ሁለት ኦፕሽኖች አሉ አይደል? payment method ኦች ያመጣልሃል። CBE ስትመርጥ SantimPay ያመጣልሃል።
CBE አይመጣም እኮ እዛ ጋር CBE ጭራሽ የለውም።
ጭራሽ የለውም።
okay፣ እስኪ አንዴ ቆይ።
የ- የመሀለኛውን የነካሁት የትኛው ላይ deposit የላይ የመሀል SantimPay ላይ SantimPay Pay ላይ ያለ CBE SantimPay ማለት መጨረሻ ላይ ያለው ማለት ነው።
እዛ ላይ አለ ፊቸር Chapa ከዛ SantimPay ነው። SantimPay ላይ አለ CBE check አርጋው። እሺ እ፣ deposit የሚለው የመሀለኛው ላይ ማለት ነው።
መሀለኛው ላይ ሳይሆን መጨረሻ ላይ የመጨረሻው።
ያለ። አዎ አዎ፣ እሱ ላይ እሺ፣ SantimPay የሚለው ላይ አዎ አዎ።
እሺ፣ እናትሽ እሺ፣ ስለደወልክ እናመሰግናለን። መልካም እ፣ ቀን።
ማንነሽ